hello hello ሰላም ጤና ይስጥልን Best Bet አብሮ ይስጥልን።
እሺ ምን ነበር ሁለት ብር አስገብቼ ነበር፣ ሁለት መቶ ብር ግን account ኤ ላይ አልመጣም። ትናንትና እሺ።
ሪፖርት አድርጌ እስቲ አንድ መስመር ላይ ጠብቀኛለህ እሺ
hello
እሺ
hello፣ ምንድን ነበር withdraw አድርገ ነው?
ዊዝዶ ሳይሆን ከቴሌ ብር ወደ ቤት ቤት ትራንስፈር ዲፖዚት አድርጌ deposit ነው። እሺ አልመጣም። Best Bet ላይ ግን deposit okay። እሺ message ን Telegram ላይ ላከልን። deposit ስታደርጊ የተላከልን message አለ አይደለ?
አዎ አዎ እሱም message እና Best Bet ቁጥርን ቴሌግራም ላይ ላከልን።